ቁም ቤት። ይህ ግን አቡን ነው። ዘማይከል ሆኖ አቡን መጽሐፉ እስመላለም ብሎ ነው የሚሰራው። ተወልደ መድን ክብረ ቅዱሳን ቤዛ ብዙሃን ሃሌሉያ ሃሌ ሃሌሉያ ቤተ ያዕቆብ ዘ